ጤና ይስጥልኝ።
አብሮ ይስጥልን። ሰላም ሰላም
እንትን ፍሪጅ አላቀዘቅዝ ብሎኝ
እሺ፣ ደንበኛችን BGI ID ዎትን ልቀበለው።
እሺ የካርዱን
የካርዱን ሳይሆን በ text የገባሎት ቁጥር የለም።
OK እሱን አላየሁትም ቆይቷል።
ሲን ነንበሮትን ይንገሩኝ፣ ችግር የለም።
እሺ ዜሮ ሰባ ስድስት ሰባ ስድስት ሀምሳ ስድስት ሀምሳ ስድስት ሰላሳ ሶስት ሀያ ሰባት
መስመር ላይ ጠብቁ፣ እየፈለኩ እነሱ ነው።
እሺ
ደንበኛችን በዚህ በሲን ነንበሮት ላገኝሎት አልቻልኩም። ዜሮ ሁለት ዜሮ ሰባ ስድስት ሀምሳ ስድስት ሰላሳ ሶስት ሀያ ሰባት ነው ያሉኝ አይደል?
አዎ እሺ ስልክ ቁጥር ድርጅቱ የተመዘገበበት ስልክ ቁጥር ማን ነው? ይሄኛው ነው የደወሉበት ነው?
እ እስኪ ዜሮ ዘጠኝ ሁለት ስልክ እስኪ ልስጥሽ እና እ ዜሮ ዘጠኝ አስራ ሁለት አስራ ሁለት ዘጠና አንድ ዘጠና አንድ ዘጠና አምስት ሀምሳ ስድስት ዘጠና አምስት ሀምሳ ስድስት አዎ
እሺ ደንበኛችን መስመር ላይ ጠብቁን አንዴ።
እሺ
ማሪቱ ባርና ሬስቶራንት ነው።
እ እሺ ደንበኛችን ለሌላ ጊዜ BGI ID ዎትን ልንገረው፣ የ BGI መለያ ቁጥሮትን።
እሺ እሺ አስራ አራት
አስራ አራት ሶስት ዜሮ ሶስት ነው አይደል?
አይደለም አስራ አራት ስልሳ ሁለት
እሺ አስራ አራት ስልሳ ሁለት
ስልሳ ሁለት ዘጠና ዘጠኝ
ዘጠና ዘጠኝ ዜሮ
እኛ ጋር በሚደውሉ ሰዓት ይሄን ቁጥር ከነገሩ ወዲያው
እሺ አመሰግናለሁ።
ችግር የለውም። አሁን ሙሉ ስሙን ልቀበለው።
እሺ
ማን ልበል?
እ የ- የኔን የደወዩን ነው አይደል?
አዎ የደወሉ እሺ እ አላምረው
አላምራው ሙሉጌታ እጅጉ አዎ
ስልክ ቁጥር በዚህ
አዎ አዎ በሱ ይሁን አዎ ነበር የሆነቦት ፍሪጁ እ የድራፍት ማሽኑ
አ የ- አይ የእንትን ነው የቢራ የቢራ ፍሪጅ ነው።
እዚህ ራሱ እሺ ምንድን ነው የሆነቦት?
አ የሆነ ሰዓት ላይ power ኡ በጣም ያቀዘቅዛል፣ በረዶ ያስይዛል ምን ይላል። አሁን ደግሞ ጭራሽ አያቀዘቅዝም።
አንዳንዴ በጣም ይጨምራል power ኡን፣ አንዳንዴ ይቀንሳል ነው።
አዎ አሁን ግን ጭራሽ አያቀዘቅዝም።
አሁን ጭራሽ እያቀዘቀዘሎት አይደለም።
አዎ አዎ እሺ ከመቼ ጀምሮ ነው እንዲህ የሆነው?
ከአንድ አራት አምስት ቀን ሆኖታል።
አራት አምስት ቀን አዎ አላመለከቱም አይደል? ወደኛ ደውለው አላመለከትኩም። አዎ
እሺ ቅሬታዎትን መዘግብልዎታለሁ፣ ወደሚመለከተው አካል አስተላልፍልዎታለሁ።
እሺ አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን አስተያየት ከሚሰሙ በኋላ ያሰምቱ። መልካም ቀን።
አሜን። እሺ